ጤና ይስጥልን።
ጤና ይስጥልኝ።
ብዙ ድሮ ነበር በዚህ እሺ
አምስት ሺ አምስት ሺ አምስት ሺ አምስት ሺ በዚህ ቁጥር ነው?
አዎ እሺ ጠብቀኝ። መቼ ነው ያረከው?
ሌሊት ላይ
በዚህ ቁጥር ነው? እርግጠኛ ነው?
አዎ አስራ አንድ ቤት አ አዎ ዜሮ ዘጠኝ አስራ አንድ ዜሮ ሶስት አዎ
እኮ ገብቷል ነው የሚለው። በቻፓ ነው ያደረግከው?
አንዱን በቻባ አንዱን በእንትን በ አንዱን በሳንቲም ፔ ገብቷል፣ አንዱን ደግሞ በቻፓ ሙሳ ነው አን- ሙሳ አ- አንዱ ወደ አንዱ ቴሌግራም አንዱ ገብቷል አንዱ አልገባም አይ ሁለቱም እዚህ ጋር ገብቷል ነው የሚለው። check አድርገው እስቲ።
አልገባም እኔ ደግሞ approve የሚደረግ መስሎኝ ነው እንጂ እያየሁት ነው። check አድርገው አንተ። እኛ ጋር የተላ- balance ነው የሚለው።
የተላ- የተላለፈው በምንድን ነው እሱ? ወደ እ?
አንዱ በ- ሁሉም አንዱ በዜሮ ሶስት ነው?
በሳንቲም ፔ ነው፣ አንዱ በቻፓ ያው ሙሳ አይደለም።
እ
ሁሉም ወደ ዜሮ ሶስት አርባ አንድ አምስት ስድስት ነው የተላለፈው ቴሌብር ወደ ዜ- ዜሮ ዘጠኝ አስራ አንድ
እሺ በ- አ ዜሮ ሁሉም ሶስት አርባ አንድ ሀምሳ ስድስት ሁለት አይደለም አ እኮ በቻፓው ሁለቱም- አን- አንደኛው ደግሞ በሙሳ ነው የተላለፈው። አንደኛው በሙሳ አንደኛው በዚህኛው ነው በደወልክበት አንደኛ ሙሳ ሙሳ በሚለው በየትኛው በሀይጤ በሀያ ቤት ዘጠኝ ቤቱ አንደኛው ሙሳ በሚለው በሀያ ዘጠኝ ቤቱ በሳንቲም ያረከው ደግሞ በዜሮ ዘጠኝ አስራ አንድ ቤቱ ነው አምስት አምስት ሺህ የገባው okay okay በተለያየ ስለገባ ነው። check አድርገው okay እሺ እሺ።
okay ታዲያ እናመሰግናለን። እሺ እሺ